Hello.
ગણેશ ተመለጠው
Hello. አምቡላንስ አምቡላንስ ፈልገው ነው ከየት ወዴት ነው የፈለጉት?
ከዳኑ
ወዴት?
ከዳኑ ዳኑ ሆስፒታል እሺ
ወደ ገርጂ እ? ገርጂ አዎ፣
ገርጂ ቤት ነው ቤት ነው።
አ፣ ታካሚዎችን ምን ሆነው ነው?
አ አ፣ ታካሚዎችን ምንም ሆነው ነው? ዳኑ እግር- እግር- እግሯን ተሰብራ ነው።
የ- አ፣ የእግር ስብራት ነው።
አ አ፣ እ፣ ስማቸውና እድሜያቸውን ትነግረኝ?
አ አ፣ ስምና እድሜ ንገረኝ እስኪ።
ስም መዲና መሐመድ
መዲና አ፣
መ- መዲና አህመድ መሐመድ መሐመድ መሐመድ። እሺ እ፣ ስንት ዓመታቸው ነው?
ስልሳ ስልሳ ኦክሲጅን ይጠቀማሉ?
አ አ፣ ኦክሲጅን ኦክሲጅን ይጠቀማሉ?
ኦክሲጅን አይጠቀሙም።
ሌላ ተያያዥ ህመም አለባቸው ከስብራት ውጪ?
ምንም የላትም።
ምንም ስብራት ብቻ። በቃ እሺ፣ ሂሳብ ሰርቼ መልሼ ልደውልልህ?
አይ እሺ።
እሺ